በክርስቶስ መሞት ሕይወትን ያገኛችው ምስጋና አቅርቡለት፣ እድለኞች ናችው።
በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
አመስግኑት ጌታን በአንድነት ሆናችሁ፣ ዘምሩለት በጣም ለውድ ፈጣሪያችሁ። ምስክርነታችሁ በዓለም ይወራ፣ ክርስቶስ ሁልጊዜ በእናንተ ላይ ይብራ። በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
ቀናውን መንገድ ለሕዝብ አስተምሮ በገሃነም እሳት ኋላ እንዳይማረሩ ወገኖች የተጽናኑ በቃሉ ጠንክሩ በሰይጣን ፈተና እንዳትበገሩ በክርስቶስ መሞት ሕይወትን ያገኛችው ምስጋና አቅርቡለት፣ እድለኞች ናችው።
በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
መንፈስ ይሙላባችሁ በጸሎት ትጋት፣ እንዳትዳከሙ በሰይጣን ክፋት። ለወንጌል ታጠቁ በእውነት በገነት ለመኖር በአዲስ ሕይወት በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
በክርስቶስ መሞት ሕይወትን ያገኛችሁ ምስጋና አቅርቡለት፣ እድለኞች ናችሁ።
ምስጋና